አኪዳን ነው የምንለብደው።
ታመው ሄሎ ሄሎ እሺ፣ ቤስት ቤት ነው የምንለብደው።
ኤ በእናት ይለም ብዙ ጊዜ ደውዬ ነው ምንድን ነው የሚሉኝ?
በቤት ቤት ጂጂቢ ቦስ አርጊ አስር ቀን በኋላ እ፣ በፊት
እኮ እሺ፣ ዲፖዚት ሜሴጁ አለ አይደል?
አ እኮ እሱ ሜሴጅ ለእኛ ይላኩልን ቴሌግራም ላይ ላክ ነው አሁን ላክ ነኝ እ፣
እሺ፣ በዜሮ ዘጠኝ ዜሮ ሶስት ቤቱን ይላኩልን ዜሮ ዘጠኝ ዜሮ ሶስት አዎ አርባ አዎ አራት ሰላሳ ሰባት አርባ ሰባት አዎ በእሱን ይላኩልን ላክ አሁን ላክ ነኝ
እኮ እሺ። የቴሌግራም ስምዎት ማን ነው? ይቅርታ
እ የቴሌግራም ስምዎት ማን ነው?
እ፣ አብዲ በደል
እኮ እንደዛ የሚል እኮ የለንም። ዜሮ ዘጠኝ ዜሮ ሶስት ቤቱ ላይ ነው ይላኩልን።
እሺ አሁን ላክ ነኝ